አይ እሱም ኖሮ ስራ አይደል እኔ እኮ ከዚህ በላይ ይሰራል።
Hello አቤት Hello አቤት።
እንትን ፈልገን ነበረ high resolution CT scan።
CT scan አዎ high resolution CT scan፣
እ?
high resolution CT scan HRCT ማለት ነው።
HRCT እ ዋጋውን ለመጠየቅ ነበረ።
እ፣ የምንድን ነው አላወቅኩትም።
chest CT ሆኖ high resolution CT scan።
የ reception ስልክ ልስጥሽ
እሺ ትጭንሽ።
ዜሮ ዘጠኝ ሰማንያ ስምንት
እሺ ሰላሳ ሶስት እ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ